እበላለሁ እንዴ ቀቢልኝ በስሱ hello አቤት ሰላም ከችፕችፕ ነበር ምደውልልዎት
አቤት ይቅርታ ከችፕችፕ ነው የደወልኩልዎት እሺ እ እስኪ ችፕችፕ ላይ እስኪ ያለዎትን አስተያየት ለመጠየቅ ነበረ ቢስተካከል የሚሉትም ነገር ካለ እም፣ በዚሁ እንዲነግሩን ነበር እሺ እንነግሮታለን ያለው ያለን አስተያየት እህ
ስለ ችብችብ ስለ ችብችብ ያለውን አስተያየት ተናገሩ ጥሩ ነው ጥሩ ነው ያው እየላጥን ነው እየላጥን ነው ጥሩ ነው
ደውለውልሽ
ወይ ምን ሄና?
አሉኝ እየሰማሽ ነው እሺ ፓርትነሬ ናቸው ጥሩ ነው ጥሩ ነው እየላጥኩ ነኝ ይሄው አለችሽ ድምፅ ኦኬ ጥሩ ነው ቢስተካከል የሚሉት ነገር አለ ይስተካከል የሚሉት ነገር ካለ ይስተካከል ከዚህ በፊት comment ሰጥተናል በዚሁ በእኛ group ሆኖ በሌላ ስልክ አዎ ተስተካክሏል አሁን ብለን እነሱ ተስተካክሏል አዎ።
ስለዚህ በዚሁ ቀጥሉ ነው የሚሉን አዎ እናመሰግናለን እሺ እሺ መልካም ምሽት እናመሰግናለን መልካም አዳር እሺ